ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት virtual channel 57 degrees west ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 1 2016 ዓ ም ዝግጅታችን ጀመረ። በሱዳን ሁለቱም ተፋላሚዎች እንደሚያሸንፉ ማመናቸው ሰላምን እንዳይመርጡ አድርጓቸዋል ሲሉ ምሁራን አመለከቱ።
በሁለቱ መካከል ያለው ሽኩቻ የለየለት በማይመስል መልኩ ሁለቱም ኃይሎች የማሸነፍ አቅም አለን የሚያስችል ሁኔታ ላይ ያሉበት ሁኔታ ነው የምናየው። አደራዳሪዎችንም አካላትንም የሚፈትን አይነት የፖለቲካ አካሄድና የወታደራዊ አካሄዶች ነው እየተካሄደ ያለውና ሁኔታዎችን ስናይና ስናስተውል የመራዘም እድሉ የሰፋ ይመስላል።
የሰማችኋቸው በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር ግዛቸው አስራትን ነው። በሱዳን የሚካሄደው ግጭት እያሳደረ ያለውን ተጽዕኖና ለሰላም ያለውን ተስፋ የሚመለከት አንድ ዘገባ ይኖረናል። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃቸዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic dot VOA news dot com በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ጋዛ ውስጥ በሚገኙ ትላልቅ ሆስፒታሎች የእስራኤል የአየር ድብደባ ከተካሄደ በኋላ በሰሜን ጋዛ የሚኖሩ በሺዎች የሚቆጠሩ ሰዎች አካባቢውን በመልቀቅ እየሸሹ ነው። እስራኤል የፍልስጤም ሲቪሎችን ከጋዛ ለማስወጣት ሆን ብላ እነዚህን የሕክምና ተቋማት እያጠቃች ነው የሚል ክስ አስነስተዋል። በዚህ ሳምንት ብቻ ከ80 ሺህ በላይ ፍልስጤማውያን ጋዛን ለቀው መሰደዳቸው ተመልክተዋል። ሆስፒታሎቹ ደህንነትን ለሚሹ የብዙ ፍልስጤማውያን መጠለያ ቢሆኑም በድብደባዎቹ ከፍተኛ ጉዳት የደረሰባቸው መሆኑ ተመልክተዋል። የፍልስጤም ቀይ ጨረቃ ማህበር ዳይሬክተር ማርዋን ጄላኒ ትናንት አርብ በሰጡት መግለጫ በሰሜን ጋዛ ውስጥ አልሺፋ፣ አልአውዳ፣ አልቁድስ እና የኢንዶኔዥያ ሆስፒታልን ጨምሮ አራት ሆስፒታሎች በ24 ሰዓታት ውስጥ የአየር ጥቃት ኢላማ መደረጋቸውን አስታውቀዋል። ጄላኒ ከ400 በላይ የታመሙና የቆሰሉ ታማሚዎች እንዲሁም 140 ተፈናቃዮች በሆስፒታሎቹ ተጠልለው እንደሚገኙ ተናግረዋል። የዓለም ጤና ድርጅት በጋዛ በአማካይ አንድ ልጅ በየ10 ደቂቃው እንደሚ ገደል የሚያሳየው አሃዛዊ መረጃ አስደንጋጭ መሆኑን ገልጿል። ዓለም አቀፉ የጤና ድርጅት የጋዛ ጤና ስርዓት በአስከፊ ሁኔታ ላይ እንደሚገኝ ገልጾ ከ36 ሆስፒታሎች 18ቱ እንዲሁም ከመጀመሪያ ደረጃ ጤና ጣቢያዎች ሁለት ሶስተኛው አገልግሎት የማይሰጡ ናቸው ብለዋል። በሐማስ የሚመራው የጤና ሚኒስቴር በእስራኤል ወታደራዊ ዘመቻ ከ11 ሺህ በላይ ፍልስጤማውያን በዋነኝነት ሴቶችና ህጻናት መሞታቸውን አመልክተዋል። በሌላ በኩልም የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ትናንት ከቢቢሲ ጋር ባደረጉት ቃለ ምልልስ የተኩስ አቁም ጥሪ አቅርበዋል። እስራኤል ራሷን የመከላከል መብት እንዳላት እገነዘባለሁ ያሉት ማክሮን ነገር ግን ሰላማዊ ዜጎች በቦምብ እየተደበደቡ ነው፣ ጨቅላ ህጻናት አሉ፣ ወይዛዝርት፣ አረጋውያን በቦምብ ተደብድበው ተገለዋል። ለዚህ ምንም ምክንያትና ህጋዊ መሰረት የለም። ስለዚህ እስራኤል ተኩሱን እንድታቆም እናሳስባለን ብለዋል። የእስራኤል ጦር ባለስልጣናት ሐማስ በሆስፒታሎች ስር ባዘጋጃቸው ዋሻዎች የጦር መሳሪያ ይደብቃል፣ በጋዛ ትልቁ ሆስፒታል አልሺፋ ስር የማዘዣ ማዕከል አቋቁሞ ህንፃዎቹን ወታደራዊ ኢላማ አድርጓል ሲሉም ይከሳሉ። የሐማስና የሆስፒታል ሰራተኞች ግን ክሱ መሰረተ ቢስ ነው ሲሉ አስተባብለዋል። ባለፈው መስከረም በደረሰው ርዕደ መሬት ከሶስት ሺህ ሰዎች በላይ የሞቱባት ሞሮኮ በአደጋው የወደሙባትን ቅርስና ታሪካዊ ህንፃዎች መልሶ ለመገንባት ማቀዷ ተነገረ። አገሪቱ በሚቀጥሉት አምስት ዓመታት ውስጥ ለማካሄድ ላሰበችው ግንባታ 117 ቢሊዮን ዶላር መመደቧ ተመልክተዋል። የስነ ህንፃዎችና ቅርሶች ተመልሰው በሚገነቡበት ሁኔታ በባለሙያዎች መካከል ብርቱ ክርክር መከፈቱ ተሰምቷል። መልሶ ግንባታው ጥንታዊውን ባህልና ታሪክ ሳይለቅ የርዕደ መሬት አደጋዎችንም መቋቋም በሚችል በሚችልበት ዘመናዊ መልክ እንዴት ሊሰራ ይችላል የሚለው በአገሪቱ ብርቱ ክርክር መፍጠሩን አሶሲየትድ ፕሬስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን እና የቀድሞው ፕሬዝደንት ዲሚትሪ ሜድቬድቭ በሩሲያ ሕዝብ መካከል ጸረ ምዕራባውያን ስሜቶችን ለማጎልበትና አጎራባች ምዕራባውያን አገሮችን ለማስፈራራት ታሪክን እንደ ጦር መሳሪያ ለመጠቀም ያዘጋጇቸው ሰነዶች ስጋቶችን አስነስተዋል ሲል የብሪታንያ መከላከያ ሚኒስቴር ዛሬ ቅዳሜ ባወጣው የስለላ መረጃ አመለከተ። በሚኒስቴሩ በወጣው የስለላ መረጃ ፑቲን ታሪካዊው የሩሲያንና የዩክሬናውያን አንድነት በሚል ርዕስ ያሰናዷቸው 242 ሰነዶች ከ11ኛ እስከ 20ኛው ክፍለ ዘመን ያሉትን ታሪኮች የሚያጣቅሱ መሆናቸው ተመልክተዋል። ሰነዶቹ ክሬምሊን በዩክሬን ላይ ያላትን ወቅታዊ ፖሊሲ ተገቢነት ለማስረዳት የተደረጉ የፑቲን ጥረቶችና የፕሬዝደንቱን አስተያየቶች ያካተቱ መሆናቸውን የብሪታንያው መከላከያ ሚኒስቴር የስለላ መረጃ አመልክተዋል። የቀድሞ ፕሬዝደንት ሚድቬድየቭ የፖላንድና ሩሲያን ግንኙነት አስመልክቶ ባዘጋጁት ሰነድ ፖላንድ ሩሲያ ጠል የሆነውን የጠበኝነት ፖሊሲ እንደገና ለማስፈን እየሞከረች ነው ሲሉ የከሰሱበት ጽሑፍ መሆኑንም የሚኒስቴሩ መረጃ ጠቅሷል። እንደ ሚኒስቴሩ ገለጻ ሩሲያ ፖላንድ ላይ ወታደራዊ ጥቃት ልትሰነዝር እንደምትችል ያስፈራሩበት ጽሑፍ መሆኑን ተገልጿል። በመጨረሻም የሜክሲኮ ከተማ ባለስልጣናት ድርቅ በውሃ ማጠራቀሚያዎች ላይ ባሳደረው ተጽዕኖ ከትናንት አርብ ሌሊት ጀምሮ ለወራት የሚቆይ ከባድ የውሃ አቅርቦት ቅነሳ ማስተላለፋቸው ተነገረ። ባለስልጣናቱ ትናንት አርብ በሰጡት ጋዜጣዊ መግለጫ እርምጃው ባልተጠበቀ ሁኔታ በገጠመው የዝናብ እጥረት ከ20 ሚሊዮን በላይ ለሆኑ ሰዎች የሚያገለግሉ የውሃ ማጠራቀሚያዎች እጥረት ገጥሟቸዋል። የውሃ ማጠራቀሚያ ስርዓቱ በዚህ ወቅት መያዝ ከሚገባው 44 ከመቶ እጅ ያነሰው ነው መገኘቱንም አሶ አሶሴትድ ፕሬስ ዘግበዋል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት virtual channel 57 degrees west ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 1 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic amharic dot VOA news dot com እንዲሁም በፌስቡክ at VOA Amharic ላይ በቀጥታ ማድመጥ ትችላላችሁ። አሁን ለሰዓቱ ወደያዝነው የመጀመሪያ ቅንብር እንለፍ። በሱዳን ግጭት ውስጥ ጥቅም ያላቸው የውጭ አካላት መበራከት ለተደጋጋሚ የሰላም ጥረቶች አለመሳካት ምክንያት እንደሆነ የአሜሪካ ድምፅ ያነጋገራቸው ምሁራን ገለጹ። በግጭቱ ሁለቱም ተፋላሚ ኃይሎች አሁንም በየራሳቸው እንደሚያሸንፉ ያላቸው እምነት ጦርነቱ በቶሎ እንዳይቋጭ አድርጎታልም ይላሉ። ጦርነቱ በመቀጠሉም የሰብአዊ ጉዳቱ እየከፋ መሄዱ እንደማይቀር ያመለክታሉ። አስማማው አየነው በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ዶክተር ግዛቸው አስራትንና አቶ ጋሻው አይፈራምን አነጋግሮ ተከታዩን አዘጋጅቷል።
ሰባት ወራትን ከተሻገረው የእርስ በርስ ጦርነት ሕይወታቸውን ለማትረፍ ወደ ጎረቤት ሀገራት ከተሰደዱ ከ1.2 ሚሊዮን በላይ ሱዳናውያን መካከል አሲያ አንዷ ናት። ከምዕራባዊ ዳርፉር ወደ ቻድ ከቤተሰቦቿ ጋር የተሰደደችው አሲያ ሁኔታውን ለሮይተርስ እንዲህ ስትል ገልጻለች።
ያለንን ሁሉንም ነገር አቃጠሉ፣ ወሰዱ። ምንም ነገር ከእኛ ጋር ይዘን አልመጣንም። ከፈጣሪ በታች በለበስነው ብቻ ነው የወጣነው።
እንደ አሲያ ሁሉ ወደ ጎረቤት ሀገራት ከተሰደዱት በተጨማሪ በአገር ውስጥም ከ4.5 ሚሊዮን በላይ ሱዳናውያን በጦርነቱ ምክንያት ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት አስታውቋል። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት ጦርነቱ እያደረሰ ያለው ሰብአዊ ጉዳት ቀጠናዊ አንድምታ ያለው ነው ይላሉ። ሁለቱ ተፋላሚ ወገኖች አሁንም በየራሳቸው እንደሚያሸንፉ እምነት መያዛቸው ጦርነቱ በቶሎ እንደማይቋጭ የሚያመላክት እንደሆነም ይናገራሉ።
በሁለቱ መካከል ያለው ሽኩቻ የለየለት በማይመስል መልኩ ሁለቱም ኃይሎች የማሸነፍ አቅም አለን የሚያስብል ሁኔታ ላይ ያሉበት ሁኔታ ነው የምናየው። አንዳቸው በአንዳቸው ላይ እና እንደውም ወደ አሁኑ እየመጣ የምታየው የሀምዲቲ የሚመራው ቡድን ወይም አርኤስኤፍ የሚሉት ካርቱምን በስፋት እየተቆጣጠረ ባለበት ሁኔታ ላይ አልቡርሃን መንግስት ወይም አልቡርሃን የሚመራው ኃይል ደግሞ ወደ ፖርት ሱዳን base አድርጎ የሊቢያ አይነት የሚመስል ሁለት አይነት ውጊያዎች ወይም በሁለት አካላት የሚደረግ እንትንነቱን ያሰፋና የአደራዳሪዎችንም አካላትንም የሚፈትን አይነት የፖለቲካ አካሄድና የወታደራዊ አካሄዶች ነው እየተካሄደ ያለውና አሁንም ሁኔታዎችን ስናይና ስናስተውል የመራዘም እድሉ የሰፋ ይመስላል። ቀጠናው ላይ ግን ሰላምና መረጋጋት በጣም ያስፈልገዋል።
በሱዳን ጦር ሰራዊትና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መካከል የሚካሄደውን ይህን ጦርነት ለማስቆም ተደጋጋሚ ጥረቶች ሲዳረጉ ቆይተዋል። በዚህ ሳምንት በሳውዲ አረቢያ ጂዳ በተወካዮቻቸው በኩል ያደረጉት ድርድርም የሰብአዊ ድጋፍ መተላለፊያ ለመክፈት ከመስማማት የዘለለ ተኩስ ለማቆም ፍላጎት እንዳላሳዩ ከድርድሩ በኋላ የወጡት መግለጫዎች ያሳያሉ። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑት ጋሻው አይፈራም በሱዳን ግጭት ውስጥ ጥቅም ያላቸው የውጭ አካላት መበራከት በተደጋጋሚ ለተደረጉ የሰላም ጥረቶች ያለመሳካት ምክንያት እንደሆነ ያስረዳሉ።
በጣም ብዙ አይነት የ geopolitical actor ኦች አሉ ሱዳን ላይ interest ያላቸው። የሱዳን ጎረቤት ሀገር ግብጽ አለች። የራሷ የሆነ የ geopolitical interest አላት። ለረጅም ጊዜ የሱዳን ፖለቲካ ከግብጽ እይታ የራቀ አይደለም። ሌሎችም የሱዳን ጎረቤት ሀገራትም የራሳቸው የሆነ interest አላቸው። ራቅ ስንል ደግሞ የአረብ እና የገልፍ ሀገራት የየራሳቸው የሆነ interest አላቸው። ከዛም ደግሞ ከፍ ስናደርገው ደግሞ major powers የምንላቸው አሜሪካ፣ ራሽያ፣ ቻይና እነሱም ደግሞ የራሳቸው የሆነ interest አላቸው። ሁሉም የየራሱ ፍላጎት አለው ሱዳን ላይ በተለይ ከግጭት በኋላ ላይ የሱዳንን ፖለቲካ በራሳቸው መንገድ መቃኘት የሚፈልጉ እነኛ የ geopolitical actor ኦች የራሳቸው የሰላም initiative ነው እንዲሳካ ሊፈልጉ የሚችሉት። ስለዚህ በሰላም initiative ኦቹ መካከል ራሱ ተቃርኖ ሊኖር ይችላል። በሌላ በኩል የሱዳን political economy ው ስሪት በራሱ ደግሞ ግጭቱ የተራዘመ እንዲሆን contribute ሊያደርግ ይችላል። ጠመንጃ ባህሉ አለ።
ከሰሞኑ በሱዳንና በደቡብ ሱዳን የሚገኙ ተፈናቃዮችን ጎብኝተው የተመለሱት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር የውጭ ጉዳይ ኃላፊ ዶሚኒክ ሃይድ በሱዳን እያየለ በመጣው ግጭት ምክንያት በሚሊዮን የሚቆጠሩ ሰዎች እየተፈናቀሉና ከፍተኛ ሰብአዊ ቀውስ እየደረሰ እንደሆነ ገልጸዋል። የገንዘብ እጥረት በሱዳንም ሆነ ከሱዳን ውጭ የሚደረገውን ሰብአዊ ስራ እንዳስተጓጎልም ኃላፊው አመልክተዋል። ዶክተር ግዛቸው እንደሚሉት አንድ ወር ያለፈው የእስራኤል ሐማስ ጦርነት ዓለም አቀፉ ማህበረሰብ ለሱዳን ጉዳይ በነበረው ትኩረት ላይ የራሱን ተጽዕኖ ያሳርፋል።
የሐማስና የእስራኤል ጦርነት ያልታሰበና አጋጣሚና devastating የሆነ ጦርነት ነው እየተካሄደ ያለው። እሱ የዓለምን ትኩረት ስቧል። የዓለም ኃያላን ሀገራት ሰብአዊ መብት ተቋማት፣ የተባበሩት መንግስታት ድርጅት፣ ሌሎችም ታላላቅ ሀገራት ትኩረታቸውን ወደዛ እንዲያደርጉ ጫናም ወደዛ እንዲያደርጉ የራሳቸውን የፖለቲካ ስሪትና ርዕዮተ ዓለምም በዛ በኩል ያላቸውን ሚና እንዲጫወቱ እያደረጋቸው ይመስላል። ይህ እንግዲህ አንድም የ geopolitical ሁኔታዎችን በማየት እንግዲህ ቅድሚያ መስጠት ያለባቸውን ሀገራት ከራሳቸው ብሔራዊ ጥቅም አንጻር ቅድሚያ መስጠት ያለባቸውን ጉዳይ ቅድሚያ ሊሰጡ ይችላሉ። Middle East በጣም important strategically በጣም ቀጠናዊ ጠቀሜታው የጎላ ቀጠና ከመሆኑም የተነሳ ምንም ሆኖም ምስራቅ አፍሪካም በዛው ልክ ጠቀሜታው የጎላ ቢሆንም ከዛ አንጻር የራሳቸው ሀገራት እንደምታየው ትኩረቱ በጣም ሰፊ የሆነ ትኩረት ወቅታዊም ከመሆኑም አንጻር ጭምር ሁለተኛ የእስራኤልና ሌሎችን ሀያል ሀገራት ደግሞ ተጽዕኖም በዛ አካባቢ ከፍተኛ ከመሆኑም የተነሳ ትኩረቱ በጣም ወደዛ እንደሄደ እናያለን።
አቶ ጋሹ አይፈራም በአንጻሩ የእስራኤል ሐማስ ጦርነት የተባለውን ያህል ዓለም ለሱዳን ግጭት የነበረውን ትኩረት ይሻማል ብለው እንደማያስቡ ይናገራሉ። የጦርነቱ ተራዛሚነት ግን ሰብአዊ ጉዳቱን ሳያስከፋው እንደማይቀር ያመለክታሉ።
ቀጠናውም ራሱ የሰብአዊ ቀውስ ያለበት ነው፣ humanitarian crisis ያለበት ነው እና ያ ሲደማመርበት የእነሱን የከፋ ያደርገዋል። ስለዚህ ያሉበት የጂኦ ፖለቲካዊ ቀጠና በራሱ ለግጭትም ተጋላጭ ነው፣ ለድርቅና ለተፈጥሮ አደጋዎችም ተጋላጭ ነው። እዚህ ላይ ጦርነት ሲጨምርበት ደግሞ የከፋ ያደረገበት ሁኔታ አለ። ጦርነት ውስጥ ደግሞ እየተሳተፉ ያሉት አካላት ደግሞ የተከተሉት ያለበት ጦርነት ስትራቴጂም የሆነ ስልትም በለው በአንድም በሌላም የሰብአዊ ቀውስ ላይ የበለጠ እንዲጨምር contribute የሚያደርግበት አይነት ሁኔታም እየታየ ያለበት ነገር አለ።
የቅርቡን የሰሜን ኢትዮጵያና የወቅቱን የሱዳንን ጨምሮ በማያባራ የእርስ በርስ ጦርነት ውስጥ እያለፈ የሚገኘውን የምስራቅ አፍሪካ ቀጠና በተሻለ ለማረጋጋት መሪዎች የሕዝቦቻቸውን ፍላጎት ለማሟላት የሚችሉባቸውን ተቋማት በመገንባት ላይ ትኩረት አድርገው ሊሰሩ እንደሚገባም ዶክተር ግዛቸው ይመክራሉ።
ጠንካራ የሆኑ መንግስታትን ለመመስረት ጠንካራ የሆነ የማህበረሰብ ቅቡልነት ማግኘት አለባቸው። ቀጠና ውስጥ ያሉ ሀገራት መሪዎች እና ተቋማት የሚገነቡ ተቋማት ማለት ነው። ስለዚህ ዋናኛው የኛ failure ብዬ ማሰብ ቅቡል የሆነ ወይም አመኔታው ጎላና በከፍተኛ የሆነ የህዝብ አመኔታ ያላቸው ተቋማት ጠንክረው አለመውጣታቸው እና እነሱ የሚያሳልፏቸው ውሳኔዎችም ደግሞ በህዝብ ዘንድ ተቀባይነት አለመኖሩ ሌላ challenge ስለሆነ እነዛን የህዝብ ተቀባይነት ሊያስገኙ የሚችሉ የፖሊሲ ማዕቀፎችን እና ተቋማትን መገንባት ከምስራቅ አፍሪካ ወይም ከቀጠናው ሀገራት የሚጠበቅባቸው የቅርብ ጊዜ ስራ ወይም አስቸኳይ ስራ ነው። ይህንን ማድረግ ካልተቻለ እና የማህበረሰብ ተቀባይነት ማግኘት ካልተቻለ ሊደርሽፑ ቀውስ ውስጥ ወይም አስተዳደሩ ቀውስ ውስጥ የመግባት እድሉ ከፍተኛ ስለሚሆን እነዚህ ነገሮች ላይ ቅድሚያ መስጠት አለባቸው። የማህበረሰብ ብሶቶች አሉ። እነዛን ማህበረሰብ በማህበረሰብ ውስጥ ያሉ ብሶቶችን በአፋጣኝ መፍታት ያስፈልጋል።
በጀኔራል አልቡርሃንና በጀኔራል ሐምዳን ደጋሎ ሄሚቲ መካከል በተፈጠረ ልዩነት ወደ እርስ በርስ ጦርነት የገባችው ሱዳን ከዘጠኝ ሺህ በላይ ዜጎቿ በጦርነቱ እንደተገደሉ ተገልጿል። ስድስት ሚሊዮን ሱዳናውያን ደግሞ ጦርነቱን እየሸሹ ለአገር ውስጥ ተፈናቃይነት ተዳርገዋል። ወደ ጎረቤት ሀገራት ማለትም ወደ ቻድ፣ ደቡብ ሱዳን፣ ግብፅና ኢትዮጵያ ለመሰደድም ተገደዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn at VOA news dot com ደግሞ የኢሜይል አድራሻችን ነው። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ደግሞ ኢትዮጵያ ካሏት በርካታ የቅርስ ሀብቶች መካከል አንዱን ያስቃኘናል። ኢትዮጵያ እንደ ሀገርና እንደ ሀገረ መንግስት ካላት ረጅም ታሪክ አኳያ ብዙ ቁሳዊና መንፈሳዊ የቅርስ ሀብት አሏት። ከእነዚህ ውስጥ ጥቂቶቹንም ከብሔራዊ ቅርስነት ባሻገር በዓለም ቅርስነት አስመዝግባለች። አንዳንዶቹ ግን የቅርስነት እሴታቸው እጅግ ከፍ ያለ ቢሆንም በቂ እንክብካቤ የማያገኙ ሲሆን፣ ሌሎች ደግሞ ጭራሹን እንዲጠፉ የተተዉ እስኪመስል ድረስ እንደ ውዳቂ ዕቃ ተጥለዋል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ የሚገኘው የሼህ ኦጆሌ አልሐሰን መኖሪያ የነበረው ግዙፍ ህንጻም ለውድመት ከተጋለጡ ብሔራዊ ቅርሶች አንዱ ነው። መለስካቸው አመሃ በዚህ ቅርስ ዙሪያ ተከታዩን ዝግጅት አቀናብሯል።
የሼህ ኦጆሌ ቤተ መንግስት የሚገኝበት የአዲስ አበባ ከተማ አንድ ክፍል ዛሬም በስማቸው ይጠራል፣ ሸጎሌ ሰፈር እየተባለ። ለመሆኑ ሼህ ኦጀሌ አልሐሰን ማን ናቸው? ስለ ሼህ ኦጀሌ ዝርዝር ታሪክ በዚህ ዝግጅት አናቀርብም። ይሁንና በአሁኑ አጠራሩ ቤኒሻንጉል ጉሙዝ ክልል በሚባለው የኢትዮጵያ ክፍል ገዢ እንደነበሩ በአርበኝነታቸው ጭምር የታወቁ ስለመሆናቸው ሳናስታውስ ማለፍ አይቻልም። የልጃቸው ልጅ አቶ አብዱራህማን አልሐኪም አልሐሰን ስለ አያታቸው ማንነት የሚናገሩት በማስረጃ አስረግፈው ነው።
አዎ ሼህ ኦጀሌ ምንድን ነው? አንደኛው ከሳቸው አይደለም የሚጀምረው። ከኢትዮጵያ ጋር ያላቸው የኢትዮጵያዊነት ጉዳይ ከአባታቸው ይጀምራል። አልሐሰን አልሐሰን ማለት እዛው የቤንሻንጉል እንግዲህ ሱዳን border የሚያደርግ area ነው እንደምታውቀው። በዛ ላይ ደርቡሽ ጋራ ከፍተኛ ውጊያ ያደረጉ ሰው ናቸው አባታቸው ደርቡሾች ጋር ከፍተኛ ውጊያ አድርገው ደርቡሾች መጨረሻ ላይ ደግሞ ይዘዋቸው ሱዳንን ወስደው ሱዳን ሀገር ተገድለው እዛ የተቀበሩ ናቸው። የሚወራው ብዙውን ጊዜ የሚገለጸው የአፄ ዮሐንስ ነው። ግን እንደዚህ ደግሞ የማይገለጹ ታሪኮች አሉ። ሼህ ኦጀሌ አባታቸውን ያጡት በድርሾች ነው አንደኛ እና እሳቸው አርበኛ ናቸው። በአባታቸው ምክንያት ተነስተው ወጣትነታቸው ጀምሮ አርበኝነት ያለፉ ናቸው። ከድርሾች ጋር ሲዋጉ ምን ሲሉ ከዛም አልፎ እንግዲህ እስከ ጣሊያንን እስከምታየው ድረስ ማለት ነው እና ከዛ ጋር ተያይዘህ ስትመጣ ደግሞ ወደዚህ ስትመጣ አጼ ምኒልክ እስከ አጼ ኃይለ ሥላሴ ጊዜ ድረስ እሳቸው ረጅም እድሜ አግኝተዋል። ፈጣሪ ሰጥቷቸውና ቅድም ፎቶም ላይ እንዳየኸው ይህን ሁሉ እድሜ ይኖረዋል። ሲኖሩ ግን ከነገስታቱ ጋር ሁሉ በመግባባት ነው የሰሩት። በመግባባት ሀገራዊ ጉዳዮች ላይ በመተባበር ሼህ ኦጀሌ አልሐሰን በመጨረሻ ህይወታቸውን ያጡትም በኢጣሊያ ፋሽስት ወረራ ዓመታት ነበረ። በጣሊያኖች በተተኮሰባቸው ጥይት ቆስለው በመጨረሻም በመድኃኒት መገደላቸውን አቶ አብዱራህማን ያስረዳሉ። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የቅርስ ጥበቃና እንክብካቤ ዲሬክተር አቶ ደጀኔ ወልደ ጨርቆስ ቢሮአቸው የሼህ ኦጀሌን ቤተ መንግሥት በቅርስነት እንደሚያውቀው አረጋግጠዋል። እውቅና ሲሰጥም ከሚታዩ መስፈርቶች ጥቂቶችን አውስተዋል።
አንድ ቅርስ ሲመዘገብ እዚህ ከተማ ላይ የሚታዩ መሰረታዊ ወደ አምስት የሚሆኑ ነጥቦች አሉ። ከዛ ውስጥ አንዱ ግን ስለ ሼህ ሆጀሌ ቅርስ ቤት ታሪካዊ ቅርስ ቤት ስናወራ የምንነጋገረውና መነሳትም ይህንን ጣቢያ የሚያዳምጥም ሰው ማወቅ ያለበት የመጀመሪያው ትልቅ ሚዛን የሚደፋው ነገር የባለቤቱ ታሪክ ነው። ከዛ ቀጥሎ እንደ ሌሎቹ እንደ ማንኛውም ህንፃዎች ስነ ህንፃዎች ሳይሆን ለየት ባለ ሁኔታ ከተማ ውስጥ ካሉ የተለያየ structural የ architectural legacy የሚታይባቸውም ህንፃ ነው።
የጉለሌው የሼህ ኦጀሌ ቤተ መንግስት በአዲስ አበባ ከተማ ውስጥ በቅርስነት ከተያዙ 354 ህንፃዎች አንዱ ነው። በ2006 ዓ ም ቅርሶችን በብሔራዊና በክልል ቅርስነት ስለመመደብ የወጣ አዋጅ በሚደነግገው አንድ ክፍል በኢትዮጵያ ህዝቦች ታሪክ ውስጥ ላቅ ያለ ድርሻ ካለው ግለሰብ፣ ቡድን ወይንም ተቋም የተያያዘ ቅርስ በብሔራዊ ቅርስነት እንደሚመዘገብ ይጠቁማል። ይሁንና እነዚህን ቅርሶች በባለቤትነት ይዞ ለማልማት ብዙ የህግ ማዕቀፍ ጉድለቶች እንዳሉ አቶ ደጀኔ ይናገራሉ።
የቤት ባለቤትነት መብት በብዙ አካላት እጅ ነው ያለው ከሶስት ባላነሱ ማለት ነው። ለምሳሌ በፌዴራል ቤቶች ኮርፖሬሽን አለ፣ በተለያዩ የመንግስት ተቋማት አለ፣ በግለሰቦች አለ። በጣም ትንሽ የተወሰኑት ደግሞ በኛ። ስለዚህ አንዱ ትልቁም ችግር የባለቤትነት ጉዳይ ነው። ምክንያቱም የ economic interest እዛ ጋር አለ። እኛ ልናደረግ የምንችለው ምንድን ነው? ቅርሱ ቅርስ ሆኖ መያዝና የከተማዋ master plan ውስጥ እንዲገባ መንግስት በሚያደርገው የልማት እንቅስቃሴ ያንን consider እንዲያደርግ ከዛ በኋላ ደግሞ የሚመለከታቸው አካላት ጥገና ካስፈለገው እንዲጠግኑ የሚፈለጉ የተለያዩ መደረግ ያለባቸው ከቅርስ ጥበቃና እንክብካቤ ጋር የተያዙ ጉዳዮች ካሉ እነኛ እንዲፈጸሙ የሙያና ሌሎች technical በአስተዳደራዊ ጉዳይ ደግሞ ድጋፍ የሚያስፈልጋቸውን ጉዳዮች ያንን ማድረግ ነው ማለት ነው።
ቅርሱ ዛሬ የሚገኝበት አስተዳደራዊ ሁኔታ በጣም የተወሳሰበና የሚደርስበት አካላዊ ጉዳትም እየተባባሰ እንደሄደ አቶ አብዱራህማን ይናገራሉ። በደርግ ዘመን በትምህርት ቤትነት በጥቅም ላይ ሲውል ምን ያህል ጉዳት እንደደረሰበት ያስታውሳሉ። የዚህ ምልክቱ ዛሬም በጉልህ ይታያል። በዚህ ወቅት አርባ አራት ቤተሰቦች እንዲኖሩበት በመደረጉ ደግሞ ቅርሱን ለባሰ አደጋ አጋልጦት ይታያል። አቶ አብዱራህማን የችግሩ መፍትሄ ከዚህ መጀመር አለበት ይላሉ።
ቀዳሚ ስራዎችን ትንሽ የሚመስሉ ግን ያልተሰሩ ስራዎች ዋጋ እያስከፈሉ ያሉት እነሱ ናቸው። ለምሳሌ አንደኛ ግቢው ቤተመንግስቱ ሙሉ ግቢውን አጥቷል። የተለያዩ ሰዎች ቅድም እንዳየው ነው የተለያየ ቤት ሰርቶበት በቆርቆሮ በላስቲክ የተለያየ ነገር ሳጠራም ተደርጎ ተወሮ ነው ያለው። እነዚህን ሰዎች አንደኛ ዳራ ሲይዘህ ግቢውን ማጠር ያስፈልጋል። ያን የምታደርግበት ምክንያት አለው። አንደኛ ቤት ውስጥ ያሉት ሰዎች ነዋሪዎች አባወራ ቁጥር እየጨመረ ነው የሚመጣው። በፊት ቀበሌ ውስጥ የነበሩት ቀበሌ ያሰፈራቸው ናቸው። ግን በየቀኑ ደግሞ እየጊዜው እየመጡ የሚሰፍሩ ሰዎች አሉ። ወረዳ የምትለው ኃይል ላይ ደግሞ የመሬት አስተዳደር ምናምን የምትለው ዝም ብሎ የተለያየ ፈቃድ ይሰጣል። ልናድስ ነው ይባላል። ልናድስ ነው በሚል እንደገና ተጨማሪ ቤት ይሰራል እየተባለ የሀገርና የመንግስት ዕዳም ጭምር የሚሆንበት ነው ያለው እና ትልቅ አንዱ ችግር ነው ብዬ ማስበው ቢያንስ መስተዳደሩ ሰዎችን phase በ phase እያወጣ የቀበሌ ቤት መስጠት አለመቻሉ ነው ትልቅ ችግር ይፈጠር ያለውን ብዬ ማስበው።
በጉለሌ ክፍለ ከተማ ባህል ኪነ ጥበብና ቱሪዝም ጽህፈት ቤት በቋሚ ቅርስ inventory ባለሙያ አቶ አቤል አጫ ላለፉት ሁለት ዓመታት እነዚህ ነዋሪዎች በቅርስነት ከተያዘው ከዚህ ሕንፃ ወደ ሌላ ስፍራ እንዲዛወሩ ቢወሰንም ውሳኔውን ተግባራዊ ማድረግ እንዳልተቻለ ይናገራሉ። በቅርብ ጊዜም እየተደረገ ነው ስላሉት ሌላ ቅርሱን የመጠገን ሙከራም አቶ አቤል ይናገራሉ።
ምናልባት ትናንትና ለእኛም ለከንቲባ ጽህፈት ቤትም የተጻፈው ደብዳቤ ላይ በዚህ በጥቅምት አስራ ዘጠኝ ማለት ነው ደብዳቤ ለከንቲባ ጽህፈት ቤትም ለእኛም ቢሮም ለጉለሌ ዋና ስራ አስፈጻሚም በደብዳቤ ተበትኗል። ይህ ምንድን ነው የሚለው የዲዛይንና የእድሳት ጥገናና የእድሳት ውል የጨረሰን ስለሆነ ነዋሪዎቹ በአስቸኳይ እንዲወጡ ነው።
ማን ነው ይህን የጻፈው?
ይህን የጻፈው የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ነው።
ይህን ለማስፈጸም ተጠሪዎች አይደላችሁ?
ትክክል ነው። እኛ ግን የነዋሪዎችን በተመለከተ የዋና ስራ አስፈጻሚና የወረዳ ላይ ያሉ አካላት actually እንደዚህ በቀላሉ የሚፈታ አይደለም። ወደ ከአርባ በላይ ነዋሪዎች አሉት። አሁን እለት እለት ቁጥሩ የጨመረ ስለሆነ ትክክለኛ ቁጥር ቁጥሩ የለኝ፣ ግን ሰዎቹ ከሰላሳ አምስት በላይ እንዳሉ ነው ያለን መረጃ ማለት ነው። ስለዚህ ይህን ማህበረሰብ ቤት ሰጥተህ ግዴታ ማስወጣት አለብን እና ይህን ይህን ለማድረግ ይህን ያህል ጊዜ ለመፈጃ ነው እንግዲህ ጥያቄው።
okay እንትኑ እየፈጀው የአንደኛ በግልጽ ለማውራት የትኩረት ማነስ ነው። ምንም ይሄ የሚካድ እንትን አይደለም። የነዋሪዎቹ ቤት ሰጥቶ ተለዋጭ ቤቱን ለጥገና እና ለእድሳት ዝግጁ ለማድረግ አንደኛ የትኩረት ማለት ይመስለኛል። ከዛ በኋላ ብዙ ፕሮጀክቶች የተከናወኑ ስላሉ ቅድሚያ ለዚህ መሰረት ነበረበት። የእኛም ጥያቄ ይሄ ነው። ለምን የሚልክ እንደናንተ እኛም ሌሎችን የቢሮም ዋና ስራ አስፈጻሚን እየጠየቀን ያለ ነው። ለምን ትኩረት አይሰጥም ነው የእኛ ጥያቄም ስለሆነ የትኩረት ማለት ነው። ዞሮ ዞሮ ዝም አናልንም፣ የተከታተለን ነው። ምናልባት በዚህ አመት ከከንቲባ ጽሕፈት ቤት ጀምሮ የቅንጅት ስራዎች ካሉ በጋራ የሚናበቡ ከሆነ ይፈታል የሚል እምነት አለኝ ማለት ነው።
ቅርስን በመጠበቅ በማልማት በመንከባከብ እንዲሁም ባለቤትነትን በተመለከተ ከነጉድለታቸውም ቢሆን አገሪቱ ሕጎች ደንቦችና መመሪያዎች አሏት። ይህን ከፍተኛ ሀገራዊ የቅርስ እሴት አለው የተባለውን የሼህ ኦጀሌ አልሐሰንን መኖሪያ ቤት ማን ቢያስተዳድረው ይሻላል? የባለቤቱ የልጅ ልጅ አቶ አብዱራህማን አልሐኪም አልሐሰን ሀሳብ አላቸው።
ይሄ ታሪክ የተለያየ stakeholder ኦችን የሚያካትት ነው። እንደ አጠቃላይ እንደ ሀገር ስናየው እንደ ሀገር ነው፣ እውነት ነው። ከዛም ግን ወጣ ብለህ ስታየው ዋነኛ የቤንሻንጉል ህዝብ ከዛ ከዳር ሀገር መሀል ሀገር ጋር የነበረውን ቁርኝት ሲፈጥር የሰራው ታሪካዊ ቦታ ነው። ይሄ ቢያንስ እኔ በቤንሻንጉል ባህል ማዕከልነት ቢቀጥል ጥሩ ነው ብዬ ነው የማስበው። ለምን history ነው እና history ውን የነበረውን ማስቀጠል ድሮ በጥንት ጊዜ ጀምሮ አያት ቅድመ አያቶቻችን እንዲህ ነበር ተሳስረው ሀገርን ሲገነቡ የነበረው nation building ምን ይመስል ነበር የሚለውን ያሳያል ብዬ አስባለሁ። እንደገናም ስታየው በሌላ side ስታይ ሼህ ሆጀሌ አንድ እንግዲህ ኢትዮጵያ ውስጥ ከነበሩ የሙስሊሙ ማህበረሰቡ አንዱ ናቸው። እንደ ሙስሊም ማህበረሰብ ደግሞ ስትወስደው ይህን ያክል የጎላ ትልቅ ነገር ያለው ከጅማ አባ ጅፋር ጋራ ከሀረር ጋራ እነዚህ ሶስት ቦታዎች ናቸው እና ትግራይ ላይ ያለ አልነጃሽ የአልነጃሽ መስጅድ እነዚህ እነዚህ ናቸው እና ይህም እንግዲህ አንዱ ኢትዮጵያውያን ሙስሊሞችም ደግሞ አንድ stake አላቸው ብዬ አስባለሁ።
ሀገር ተሰርቶ አያልቅም ይላሉ በመስኩ የተሰማሩ ሊቃውንትና ተመራማሪዎች። የኢትዮጵያ ሀገራዊም ሆነ ሀገረ መንግስታዊ ግንባታም ከዚህ ማህበረሰባዊ ህግ መሰል ሀቅ ውጭ አይመስልም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በ website ኣችን amharic dot VOA news dot com ላይ ታገኛላችሁ። በፌስቡክ at VOA Amharic እንዲሁም በትዊተር ወይም በአሁኑ አጠራሩ ኤክስ hashtag VOA Amharic ላይም እንገኛለን። ተከተሉን፣ አስተያየቶቻችሁን አጋሩን። እንግዲህ የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ።
ጤና ይስጥልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁኝ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው የሀገሬ ሽታ በተሰኘው በዚህ የጥላውን ገሰ ዜማ ነው። በተለይ ከሀገር ርቀው ለሚገኙ ሰዎች ልዩ ትርጉም አለው።
ሀገሬ ሽታ ጠረኑ ናፈቀ ትዝታው ገንፍሎ እንባ ያነቀ የሀገሬ ሽታ ጠረኑ ናፈቀ Zitao gan blow, and I
የሀገሬ ሽታ በጥላሁን ገሰሰ ነበር። የሙዚቃ ቃና በመቀጠል Brown Eyed Girl ሰሜን አየርላንዳዊው ቫን ሞሪሰን ነው። ለረጅም ጊዜ ተወዳጅ ሆነ የቆየ ሙዚቃ ነው። የዘርን አጥር የሰበሩ ሁለት ፍቅረኛሞችን ሁኔታ ይተርካል።
Laughing and a running, hey, hey, skipping and a jumping. In the misty morning fog with all our hearts that thumping and you, a brown-eyed girl. And you, my brown-eyed girl. And whatever happened... Tuesday and so slow. Gone down the old man with a transistor radio. Standing in the sunlight laughing. Hiding high a rainbow's wall. Slipping and sliding. All along the waterfall with you. My brown-eyed girl.
Brown Eyed Girl በቫን ሞሪሰን ነበር። በሙዚቃው ዓለም ላበረከተው አስተዋጽኦ በእንግሊዝ ንጉሥ የሚሰጠውን Order of the British Empire ተቀብሏል።
ተወዳጇ ጂጂ ነች ካህኔ በቃላት ድርድር በሙዚቃ ቃና ስሜን ስታብራራ ነፍሴ ስታጣራ አየውኝ ጥበብ ሰማሁኝ እውቀት ልናገር ለማስከር የዚህን ሰው ቀና ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ አበራልኝ እየሞተ አኖረኝ ሱስ ባለዳ ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ደስታዬ ሲዋትት ካህኔ ነፍሴ አገልጋይ ጥፋትተኛ ሞዬ ነፍሴ አገልጋይ ነፍሴን ሲያለመልም እንደ መልከጼዴቅ እውነቱ ከዘመን ዘመን የዘላለም አይደለም ወይ የሰጠኝ ደስታ ከላይ ሰዎች ስጠላ የማይተወኝ ለትንሽ ደስታ መስጋኝ እንዲህ ያለ ሰው የሰሙት በጊዜ የማይለወጥ ካህኔ ነፍሴ አገልጋይ ቅፋትተኛ ወይ ነፍሴ አገልጋይ በጻድቅ ሰው ቃላት ነፍሴ ገባች ገደል ጣዕሙን ዜማ ስታዜም ቃልን ከሕይወት ስትቀና ሥጋዬን ለየህ ከነፍሴ አቆራረጥከኝ ከስትንፋሴ ካህንዬ ነፍሴ አገልጋይ ቅፋትተኛ ሆይ የነፍሴ አገልጋይ ቅፋትተኛ ሆይ እንደ መልከጼዴቅ ካህን እውነቱ ከዘመን ዘመን የዘላለም አይደለም ወይ የሰጠኝ ደስታ ከላይ ከላይ ከላይ ከላይ ከሰማይ ከላይ ከላይ
ከጂጂ የምናልፈው ወደ ሉተር ቫንድሮስ ነው። Never Too Much ስለማይጠገብ ፍቅር ይተርካል። ዘፈኑ በወቅቱ ሁለት የግራሚ ሽልማቶች ነጥቋል።
I can't fool myself. I don't want nobody else to ever love me. You are my shining star, my guiding light, my love fantasy. There's not a minute, hour, day, or night that I don't love you. You're at the top of my list, cause I'm always thinking of you. I still remember in the days when I was scared to touch you. How I spent my day dreaming, planning how to say I love you. You must have known that I had feelings deep enough to swim in. That's when you opened up your heart and you told me to come in. Oh, my love. A thousand kisses from too much, never too much. Woke up today, looked at your picture just to get me started. I called you up, but you weren't there, and I was broken hearted. Hung up the phone, can't be too late. The boss is so demanding. Opened the door up, and to my surprise, there you were standing. Who needs to go to work to hustle for another dollar? I'd rather be with you, cause you make my heart scream and holler. Love is a gamble, and I'm so glad that I am winning. We've come a long way, and yet this is only the beginning. Oh, my girl. A thousand kisses from you is never enough. I just don't wanna stop.
Never Too Much በሉተር ቫንድሮስ ነበር በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። ጥፍት አለኝ በቬሮኒካ አዳነ
በጨዋታ ብሶቱን በጉያ ስር ክረምቱን አሳለፈኝ ሰስቶ አምላክ የሰው ማር ሰርቶ በጨዋታ ብሶቱን በጉያ ስር ክረምቱን አሳለፈኝ ሰስቶ አምላክ የሰው ማር ሰርቶ ማራለቦይ ከከንበር ጥፍጣለኝ ንግግር ሰሚው ሳሚው ሲለኝ ለዛው ችያደብን እንደልብሰው ማራለቦይ ከከንበር ጥፍጣለኝ ንግግር ሰሚው ሳሚው ሲለኝ ለዛው ችያደብን እንደልብሰው እያባ መላመላ ያንተ ባለቅኔ አይ ለቤን ያለ ከልካይ ዘረፍክብኝ ወይኔ
አ ቀመስከኝ አሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ
በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር አደራ አደራ አደራ እንዳትቀር እንዲህ ያደረገኝ ለምን ነው ለምን ነው በርታቴም ድካሜም ያለው አንተ ጋር ነው
ቬሮኒካ አዳንን አመስግነን ወደ ኤፍሬም ታምሩ እናልፋለን። ጎዳናዬ ኤፍሬም ታምሩ ጎዳናዬ ካለው ዜማ ጋር ነበር። ወደ ሌላው ድንቅ ዘፋኝ አለማየሁ እሸቴ ስንቀጥል የወይን ሀረጊቱን እናገኛለን።
ደረስኩት አልቅሸት አንጀቴ የወይና ህጊቱ ነይልኝ በሞቴ የወይና ህጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሸት አንጀቴ ኧረ ቡነው ቡነው ቡነው ቡነው ብዬሻለሁ የምትሰሪው ስራ አያቀባብርም እንድትተሽ ሌላ ልብሻ ይመኝ ሁሉን ረስተሽው እንጫወት እስክስታሽን ልየው በጡቶችሽ ሞት የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሸት አንጀቴ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሸት አንጀቴ ኧረ ቡነው ቡነው ቡነው ቡነው ብዬሻለሁ የምትሰሪው ስራ አያገባብርም እኔን ትተሽ ሌላ ልብሻ ይመኝ ሁሉን ረስተሽ በይንጫወት እስክስታሽን ልየው በጡቶችሽ ሞቴል ትከሻ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሸት አንጀቴ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሸት አንጀቴ ኧረ ቡነው ቡነው ቡነው ቡነው ብዬሻለሁ የምትሰሪው ስራ አያገባብርም እኔን ትተሽ ሌላ ልብሻ ይመኝ ሁሉን ረስተሽ እንጫወት እስክስታሽን ልየው በጡቶችሽ ሞት ትከሻ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ
አለማየሁ እሸቴ ነበር ከማይጠገበው ዜማው የወይን ሐረጊቱ ጋር
Soft and warm, a quiet storm, quiet as when flowers talk at break of dawn, break of dawn.
Quiet Storm ስሞኪ ሮቢንሰን በዋሽንግተን ዲሲ አካባቢ ካሉ የሬዲዮ ጣቢያዎች ላይ የማይጠፋ ዘፈን ነው። ስለ ፍቅር ኃይለኛነት ይተርካል። Quiet Storm ሲጀምር ጸጥ ያለ ማዕበል ነበር። ጸጥ ያለ ማዕበል ካለ ማለት ነው። ከቀላል ነፋስ ወደ ዝናብ፣ ከዛም ወደ ከፍተኛ ማዕበል ያድጋል እያለን ነው። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ የምንለያይ እንግዲህ ወልዴ ነኝ። ሰላም።
Promising electric things. You touch me and suddenly there. Suddenly I'm caught up in your soul. Shower me with your sweet love. I will bathe in every drop. Through all the seasons, let it pour and never stop. Quiet storm, wind through my life, through my life. You're just like a quiet storm, wind through my life, through my life, through my life, through my life, through my life. Blow, blow, blow, blow. Hills of stones of love and Let them play on my desire. Kiss me softly, let your lightning light my fire. Quiet
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።